bei la me tu ba bei la me tu la me tu korma wala je tu ba bei la me tu la me tu ba bei la me tu ba bei la me tu la me tu korma wala je tu አይላክብሽም ህመሜ ቢጸና አይላክብሽም ህመሜ ቢጸና ከልቤ ወዲያ ሰው አያውቅሽምና ከልቤ ወዲያ ሰው አያውቅሽምና ልቤ ቁልፍ ኖሮቶ የሚከፈት ቢሆን ልቤ ቁልፍ ኖሮት የሚከፈት ቢሆን ትረጅልኝ ነበር ላንቺ እንዴት እንደሆነ ትረጅልኝ ነበር ላንቺ እንዴት እንደሆነ አላኮርፍም ነበር አልቆጣም ነበር አላኮርፍም ነበር አልቆጣም ነበር ስለይ መናፋቅ አወቄው በነበር ስለይ መናፋቅ አወቄው በነበር ቦቤ ላሜቱ ላሜቱ ቦቤ ላሜቱ ቦቤ ላሜቱ ላሜቱ ኮርማ ወላጀቱ ቦቤ ላሜቱ ላሜቱ ቦቤ ላሜቱ ቦቤ ላሜቱ ላሜቱ ኮርማ ወላጅቱ ከተራራ ወዲያ የምትታየኝ ደርሰሽ ከዚያ ማዶ የምትናፍቅኝ በህልሜም በውኔም ማለ ትዝ የምትይኝ እንድመጣ ነው ወይ ማሄ አውሬ እንዲበላኝ ልቤ እንደማንዳዱ ፍምም አልወራደው ልቤ እንደማንዳዱ ፍምም አልወራደው እህል እየበላ ውሃ እያበረደው እህል እየበላ ውሃ እያበረደው ቦቤ ላሜቱ ላሜቱ ቦቤ ላሜቱ ቦቤ ላሜቱ ላሜቱ ኮርማ ወላጅቱ ባጽናና ባጽናና አልችላል አንጀቴን ባጽናና ባጽናና ተነሳብኝ ፍቅርሽ ዘንድሮም እንዳምና ተነሳብኝ ፍቅርሽ ዘንድሮም እንዳምና እባክህ ቁልቁለት አትገፍ ትረኝ እባክህ ቁልቁለት አትገፍ ትራኝ ፍቅርዬ ሸኘች ቆሜያለሁ ደክሞኝ ፍቅርዬ ሸኘች ቆሜያለሁ ከፍቶኝ መጣሁም አንድ ነው ቀረሁም አንድ ነው መጣሁም አንድ ነው ቀረሁም አንድ ነው እንዲ እዚሁ መሃል ላይ አሄ መዋለል ምንድነው? እንዲሁ መሃል ላይ አሄ መዋለል ምንድነው? የሌለኝን ሁሉ አለኝ ስል ከርሜ የሌለኝን ሁሉ አለኝ ስል ከርሜ ቃላባ ያረግሽኝ አሄ ውሸት ሆነ ህልሜ ቃላባ ያረግሽኝ አሄ ውሸት ሆነ ህልሜ ባቤ ላሜቱ ላሜቱ ባቤ ላሜቱ ባቤ ላሜቱ ላሜቶይ ኮርማ ወላጅቶ እምባባይ እምባባይ ላሜ ቦራ ይብላኝ እንጂ ጅቡ ካንቺ ጋራ ይብላኝ እንጂ ጅቡ ካንቺ ጋራ እምባባይ እምባባይ ላሜ ቦራ ይብላኝ እንጂ ጅቡ ካንቺ ጋራ ይብላኝ እንጂ ጅቡ ካንቺ ጋራ